हॅलो
हॅलो
चला ते
హలో అవే సైస్తమ్మా ఇస్తామ్మా విషయంలో తల్లికి ఏ నెంబర్ ድጋፍ እንዲደረግልን አንዳንድ ነገር
በእርዳታ ጉዳይ አሁን ላይ ምዝገባ ጉበና ከይቅርታ ጋር እጃችን ላይ ከአንድ ሺህ ከአንድ ሺህ አምስት መቶ የሚደርሱ የተመዘገቡ አሉ እና እነሱን እስከምናስተናግድ አሁን ላይ ምዝገባ አዲስ አቁመናል። ሌላ ጊዜ ሲጀምር ማስታወቂያ እናወጣለን።
ለድጋፍ
አዎ እሺ፣ ሌላ በእሽን ለማግኘት በምን አገኘዋለሁ?
እሱን ቀጥታ ማግኘት አይቻልም።
ቀጥታ አይገኝም። አካል ግን በድጋፍ ሳይሆን በእንትን ማለት ነው። ስለ ህይወት ታሪክ የምናወራበት ምናምን ነገር
ታሪክ ህይወትን ለማካፈል ነው። የአንድ ሰው ህይወት የሚለው ፕሮግራም ላይ
አ።
ታሪክ ለማውራት ፈልጎ ነው።
አ፣
እንደዛ ከሆነ ልመዝግቦትና ፕሮዲሰሩ ይደውልልዎታል ወረፋዎች ሲደርሱ።
እሺ
እሺ ማን ልበል ስሞትን?
እ፣ ታሪክ ሰሚር አብደላ
ማን አሉኝ?
ሰሚር አብደላ
ሰሚር አብደላ። እሺ እሺ፣ ስልክ ቁጥሮት ንገሩት።
የዘጠኝ እሺ አስራ ሶስት